ሄሎ ሰላም ጤና ይስጥልኝ ቤት ቤት
ሄሎ
ይስጥልኝ ቤት ቤት ሄሎ
ውድኖ ቴሌብር ገዘቡ ሄሎ
ሄሎ ወይ ምን አልከኝ?
ገዘቡ ውድሮ ነው መቼ ነው
ቴሌብር ነው የ- እኮ በ- መቼ ነው ያደረግከው?
ትናንትና
እ? እ?
ትናንትና
ትናንትና ስንት ብር ነው?
ሀያ አምስት ሺህ ስልክህን ንገረኝ።
ያ
ዜሮ ዘጠኝ ተረሰታይ አስራ አምስት እሺ
ተራ አምስት ዜሮ አምስት ተራ ሰባት እሺ
ዘጠና አራት እሺ አንዴ ያየውን ልክ ነው። እሺ
ሀያ ሄሎ እሺ እሺ ያየው ልክ ነው። አንዴ ጠብቀኝ።
አየ okay እሺ ያው confirm አድርጌላለሁ። ሁለት ሰዓት ጠብቅ ይገባልሃል። እሺ
ሶስት ሰዓት አዎ፣ okay ወደ አብዱል ቃድር አብዱላሂ ነው የላከው አይደል?
አብዱልቃድር ላይ ነው አ- አዎ፣ በቃ ይገባል። እሺ አየ አየ አየ አላመሰግናለሁ አላመሰግናለሁ እሺ ይገባል።